በአካል ሳይፈተን በአካል ሳይነካ የማን ምንነቱ ግብሩ ሳይለካ እርግጥ በተፈጥሮ በወል ስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል፣ ሰው ከሰው ይለያል፣ ሰው ከሰው ይለያል። ስንታየሁ ስንት ሰው ያሉ የነበሩ ለመልካም ስራ እንጂ ለራስ የማይኖር ከመቃብር በላይ ከታሪክ ነባሪ ስንታየሁ ትልቅ ሰው ስንታየሁ ማሰሪ አዎ ስንታየሁ መሰሪ ስንታየሁ መሰሪ በአካል ሳይፈተን በአካል ሳይነካ የማን ምንነቱ ግብሩ ሳይለካ እርግጥ በተፈጥሮ በስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል፣ ሰው ከሰው ይለያል፣ ሰው ከሰው ይለያል። በሐዘን በደስታ በሳት ተመምሮ ካላየሁት በቀር ካላየኝ አድሮ ቃል ገባሁ ለራሴ በራሴ ላይ ልፍረድ ሰው ብዬ ላላምን ሰው ብዬ ሰው ላልወድ ሰው ብዬ ሰው ላልወድ አዎ ሰው ብዬ ሰው ላልወድ ሰው ብዬ ሰው ላልወድ ሰው ቁም ነገሩ እንጂ ገራጭ መስታወቱ የወል ስሙ ጥሪ ወይ አንተ ወይ አንቱ አይሆንም መለኪያው ለሰው ሰውነቱ አው ለሰው ሰውነቱ በሰው ሰውነቱ ለሰው ሰውነቱ ለሰው ሰውነቱ ለሰው ሰውነቱ ለሰው ሰውነቱ